hello
ጤና ይስጥልን።
እግዚአብሔር ይመስገን።
ቢጃይ ጥሪ ማዕከል ለምንደውለው ሂል ቦተን ባርና ሬስቶራንት ነው።
አዎ ቢጃይ መለያ ቁጥር በአጭር የጽሁፍ መልእክት በስልክዎ ተልኮልዎታል።
እ እ?
መለያ ቁጥር
ቢጃይ?
በ SMS ተልኮልዎታል። አዎ አላየሁም።
እሺ ምንድን ነው?
ልንገርዎት የያዙ
እሺ ሀምሳ አንድ ዜሮ አራት
አምሳ አንድ ዜሮ አራት አራት አስራ ሰባት ዘጠና እ አስራ ሰባት ዘጠና ሶስት ዘጠና ስምንት ዘጠና ሶስት ደንበኛችን እሺ እሺ ይህን ለማስካም ቀን ይንላት